ጤና ይስጥልኝ። ማች ፈርጋ
አብሮ ይስጥልን።
አቤት።
የራይድ አሽከርካሪ ነበርኩ።
ራይት ከራይድ አሽከርካሪ ነበርኩና እሺ፣ እንትን ከዋሽንግተን ወደ ቅሊንጦ ከቅሊንጦ እንትን ነበር ኮርፖሬት ስራ ተነጋግሬ ነበር
እሺ።
እ የት
አቤት
የት ነው የተነጋገርኩት?
ራይድ office አይደለም አይ አይደለም፣ ተሳስተሃል።